ሀይለ ስሜ በቀለ ከበደ።
አቤት እሺ ከአሪፍ ፔ ነበር ምደውልሎት ሄዋን እባላለሁ።
እሺ እሺ እ በአሪፍ POS ላይ ምንም አይነት transaction እያየን አይደለም። POS ኡ ጋር ያጋጠመው ችግር አለ ምንም ያጋጠመኝ ነገር የለም። ያው እንቅስቃሴ ብዙ ስለሌለ ነው።
ስለሌለ ነው እንጂ ሰርተውበት ያውቃሉ ከዚህ በፊት?
ምንም ይሰራል ስራ ጀምሮ ገና እሺ ደንበኛችን ምንም አይነት ችግር ካጋጠሙት ከ POS ኡ ጋር በተያያዘ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
hello ሰምተውኛል ደንበኛችን? ድምፅ hello።
ትንሽ ይቆራረጣል።
hello እሺ ይሰማል? አሁን ይሰማኛል እኔ።
አሁን ይሰማል? አዎ።
እሺ ምንም አይነት ችግር ከ POS ኡ ጋር በተገናኘ ካጋጠሙት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውሉልንና ያሳውቁን።
እሺ እሺ
መልካም ቀን ሎትሻ አመሰግናለሁ።